ሄሎ ጤና ይስጥልኝ ጠብታ አምቡላንስ ደውዬ ነበር ቅድም መጨረሻ ዜሮ ቁጥር ከየት
ከሀረር አስከስ ሚኖት ከመቀሌ የሚሰማል
ከመቀሌ
ከሀረር መቀሌ ከሀረር መቀሌ ኦኬ አዎ፣ ሶሪ አስከሬን።
በጣም ቢዚ ስለነበርኩኝ ነው ቆይ አንዴ ስልክህን ንገረኝ ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ዜሮ ዜሮ ሰማንያ ስድስት ዜሮ ዜሮ እሺ አንዴ አሁን ነው የምደውለው check አድርጌ ከሀረር ከሀረር መቀሌ መቀሌ እሺ ከሄደ እስቲ check አደርጋለሁ maybe መሄድ አይመስለኝም ግን ቆይ check ላድርግ እስከ እስከ አዲስ አበባ ከአዲስ አበባ ደግሞ መቀሌ የምትወስዱልን ማለት ነው በራሳችሁ
ቆይ አሁን የት ነው ያላችሁት እናንተ ሀረር ሀ- ከሀራር ወደ